ሌላው ጤና ይስጥልኝ ዶንኪ ቲዩብ ነው የምንረዳዎት? ሄሎ ሄሎ ሄሎ
ቆይታ አይሰማም።
ይሰማኛል።
እንትን የ YouTube ትምህርት አ- አላለቀማ።
class ጀምረናል።
አረ
አዎ ግን ካሁን በኋላ በዚህ እቀጥላለሁ የሚሉ ከሆነ ይችላሉ።
እሸቱን ማግኘት አይቻልም አይደል?
እሸቱን ለማግኘት ዘጠና አንድ አስራ አምስት ይደውል።
እ?
ዘጠና አንድ አስራ አምስት ራሱን አገኘዋለሁ።
ራሱኑ ሳይሆን እ፣ ጉዳዩን እሱ ጋር የሚያደርሱላችሁ ጸሐፊዎች አሉ።
ዘጠና አንድ አስራ አምስት አዎ ይሄ ይሄ እኮ እሱን እሱን አይደለ?
አዎ፣ ነው ግን ኮሜዲያን እሸቱን ለማግኘት የሚል አለ ምርጫ ውስጥ